ሀብትን በመመልከት በሌላ አትለውጭኝ፣ ሀብትን በመመልከት በሌላ አትለውጭኝ። ያልፍልኝ ይሆናል ሳያታበሳጭኝ ሀብትን በመመልከት በሌላ አትለውጭኝ፣ ሀብትን በመመልከት በሌላ አትለውጭኝ። ያልፍልኝ ይሆናል ሳያታበሳጭኝ ለማግኘት በተስፋ መስሎ ቢታይሽም ሰው ረቆ መሄድ አይቀናልሽም። ለአንዱ ሲዘንብለት ለአንዱ ማካፋቱ ምንም ቢሆን አይቀራል በጥረቱ። ለማግኘት በተስፋ መስሎ ቢታይሽም ሰው ረቆ መሄድ አይቀናልሽም። ለአንዱ ሲዘንብለት ለአንዱ ማካፋቱ ምንም ቢሆን አይቀራል በጥረቱ። ሀብትን በመመልከት በሌላ አትለውጭኝ፣ ሀብትን በመመልከት በሌላ አትለውጭኝ። ያልፍልኝ ይሆናል እንዳታበሳጭኝ። ሀብትን በመመልከት በሌላ አትለውጭኝ፣ ሀብትን በመመልከት በሌላ አትለውጭኝ። ያልፍልኝ ይሆናል እንዳታበሳጭኝ። ሰው ከተፋቀረ አያጣም ይባላል። ልብሽስ በተስፋ እንዴት ይደለላል? ማንም አይዘነጋው ያጣ ሰው ማግኘቱን። ለንዋ አትክጂኝ ልንገርሽ እውነቱን። ሰው ከተፋቀረ አያጣም ይባላል። ልብሽስ በተስፋ እንዴት ይደለላል? ማንም አይዘነጋው ያጣ ሰው ማግኘቱን። ለንዋ አትክጂኝ ልንገርሽ እውነቱን። ሀብትን በመመልከት በሌላ አትለውጭኝ፣ ሀብትን በመመልከት በሌላ አትለውጭኝ። ያልፍልኝ ይሆናል ሳታበሳጭኝ። ሀብትን በመመልከት በሌላ አትለውጭኝ፣ ሀብትን በመመልከት በሌላ አትለውጭኝ። ያልፍልኝ ይሆናል ሳታበሳጭኝ። በእኔና አንቺ ፍቅር ፍጥረትን ባስቀና እንዴት እንቃለ ሀብታሙነሽና አልፈሽኝ አትጂ ነገሬን አድምጪ ሰው እንዳይሆን የለም ተይ አታበሳጭኝ። በእኔና አንቺ ፍቅር ፍጥረትን ባስቀና እንዴት እንቃለ ሀብታሙነሽና አልፈሽኝ አትጂ ነገሬን አድምጪ ሰው እንዳይሆን የለም ተይ አታበሳጭኝ። ሀብትን በመመልከት አታሳሳቂ ሀብትን በመመልከት በሌላ አትለውጪ ያልፍልኝ ይሆናል አታበሳጭ ሀብትን በመመልከት በሌላ አትለውጪ ሀብትን በመመልከት በሌላ አትለውጪ ያልፍልኝ ይሆናል አታበሳጭኝ በእኔና አንቺ ፍቅር ፍጥረት ባስቀና እንዴት እንቃለ ሀብታም ሆነሽና አልፈሽኝ አትጂ ነገሬን አድምጪ ሰው እንዳይሆን የለም ተይ አታበሳጪ ሀብትን በመመልከት በሌላ አትለውጪኝ ሀብትን በመመልከት በሌላ አትለውጪኝ ያልፍልኝ ይሆናል ተይ አታበሳጪኝ ሀብትን በመመልከት በሌላ አትለውጪኝ ያልፍልኝ ይሆናል ተይ አታበሳጪኝ ተይ አታበሳጪኝ ያታበሳጭ ያታበሳጭ ያታበሳጭ አይ